ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ጽጌረዳ ነው።
አዎ ከቺፕ ነበር የምንደውለው።
እሺ።
ይቅርታ ዛሬ ያልተቀበሉ product አለ?
አዎ ቲማቲም።
እሺ፣ አዎ እሱ ብቻ ነው የቀረው።
ቲማቲም ብቻ ነው አዎ የቀረው።
አዎ አጠቃላይ 23 ኪሎ ቲማቲም።
እ፣ ጠቅላላ አዎ ሀያ አዎ።
ሦስት ልክ የት ነው።
አካባቢ ነው የሚመጣሉት እ፣ Location?
እንትን ትናንት ደውዬ ነግሬን ነበር። ህብረት ባንክ ነው ዛሬ ስራ ያው ስለሌለ እ ለዛ ነው ትናንትና እስከ ስድስት ሰዓት ካልደረሱ ይሰረዝ ብያት ነበር ለሰኞ።
ህብረት ባንክ የት አካባቢ ነው?
ሜክሲኮ ሜክሲኮ?
አዎ ሜክሲኮ የኮሜርስ ትምህርት ቤቱ አለ አይደለ?
አዎ፣ አዎ።
በሰንጋ ተራው በኩል አጠፍ ብለሽ ያለው እሱ ጋር ማለት ነው።
ይመጣሉታል። እሺ፣ መልካም። እሺ።
እሺ እሺ መልካም እሺ።